hello ጤና ይስጥልን።
ትኬት ለመቁረጥ ፈልጌ ነበር እሺ ቻ- ኬቶሪ ነው የፈለጉት?
ከአዲስ አበባ ባህር ዳር።
አንድ
እሺ።
ለመች ነው የፈለጉት?
እ፣ ለሰኞ
ሰኞ
አ
ለአንድ ሰው ነው የፈለጉት?
ለአንድ ሰው
እሺ መሄጃ ብቻ ነው የፈለጉት?
መሄጃ መሄጃ ከአዲስ አበባ ባህር ዳር።
እሺ እያየሁልዎት። እሺ እ፣ በቀጥታ ነው የፈለጉት አይደለ? እሺ ጠዋት ወይስ የ- ከሰዓት ወይም የማታ በረራው ይሁንልዎት? የስንት ሰዓት ይመርጣሉ?
እ፣ ስድስት ሰዓት አካባቢ ያገኛለሁ።
ስድስት ሰዓት አካባቢ ስድስት ሰዓት ከአስር ላይ የሚነሳ በረራ አለ።
እሺ ስድስት ሰዓት ከአስር ላይ የሚነሳው በረራ ዋጋው እ፣ አራት ሺ ዘጠኝ አራት ሺ ስምንት መቶ አስራ ዘጠኝ ብር ነው።
okay እሺ
ልቁረጥልዎት?
እ?
ል- ልቁረጥልዎት?
እሺ ደስ ይለኛል። ወይ ነገ ከሰዓት አገኛለሁ። ነገ ከሰዓት ወይ መሄጃው ነገር እ፣
አንድ ደቂቃ
እሺ
ነገ December አንድ ከአዲስ አበባ ባህር ዳር ለመሄጃ ብቻ ስድስት ሰዓት ላይ የሚነሳና ስድስት ሰዓት ላይ የሚነሳ አንድ በረራ አለ።
እሺ እ፣ በቃ እሱ ይሁን።
እሱን ላድርግልዎት?
አ
እሺ እሺ ሙሉ ስምዎን ይነግሩኛል?
ኢዮብ ጌታቸው ንጉሴ
ኢዮብ ጌታ ጌታችን ንጉሴ
እሺ እ፣ ቴሌግራም ይጠቀማሉ?
እ እ?
ቴሌግራም ይጠቀማሉ?
አዎ አዎ አሁን በደወሉበት ቁጥር ይጠቀማሉ?
አዎ
እሺ እ፣ እዛ ላይ የመክፈያ አማራጭ እንልክልዎታለን።
እሺ ያሉት ሁለት ሰዓት ብቻ ነው። በሁለት ሰዓት ውስጥ ከፍለው screenshot ኡን የከፈሉበትን ደረሰኝ screenshot ይላኩልን።
መልሼ ልላከው አዎ መልሶ ይላኩልን። እ፣ በዚህ አሁን በደወሉበት ቁጥር ላይ እንትን እልክልዎታለሁ።
እሺ እሺ በቃ ይኸው ገባሁ እንዳይዘጉት ቆይ አንድ ጊዜ እዛው እያሉ ስልኮትን ልውሰድና
እሺ
እዮብ እዮብ ነው የሚለው አይደል?
አዎ ኢዮብ ነው የሚለው
አንድ ደቂቃ